አይ አላኩም እኔ አላኩም። ገና logout ልለው ነበር። ጤና ይስጥልኝ። ዞሳራ ካፌ ነው። እሺ ደንበኛችን ከአሪፍ ነበር ምደውልሎት ረዴት ይባላል ነው።
እሺ እሺ፣ የእርስዎን ስም አልበል።
መልካም
እሺ ደንበኛችን በዚህ አስራ አምስት ቀን ውስጥ ምንም አይነት transaction እያሳየን አይደለም። ምናልባት በ POS ሊያጋጠሙ ችግር አለ።
አይ ቦታ እየቀየርኩ ነው ብዬ አሳውቂያለሁ እኮ።
ከዚህ በፊት ተናግረው ነበር።
አዎ ዛሬም ደውላልኝ ነበረ።
እሺ እሺ እሺ ደንበኛችን እናመሰግናለን። ሌላ ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውለው ማሳወቅ ይችላሉ።
እሺ።
እሺ መልካም ቀን